ሄሎ ሄሎ፣ አቤት፣ ካስዬ እንዴት ነህ?
ደህና ነሽ ወይ?
አለሁ ሳራ ነኝ። ወልደ ብርሃን አለ እንደ አጠገብህ?
እ አይ የለም፣ እኔ ወጣሁ እ ወጣሁ እኔ።
ስልኩን አጥቼ እኮ ነው።
እ okay፣ ምን ነው በሰላም ነው?
አዎ ቅድም ደብዳቤ ሰጥቼው አልነበር?
እ አዎ ስለ እሱ ፈልጌ contact ላደርገው።
okay፣ እሺ፣ text አደርግልሻለሁ። ስልክሽን ላኪ።
አዎ ቆይ ወይ ወይ ቆይ ኦንላይን ቆይ።
እሺ
እንዴ
ስልክ እንትን እያልኩ ስለሆነ እ እሺ
ሄሎ ሳር ወዬ
ዜሮ ዘጠኝ ሰባ አራት ሰባ አራት
ሰማንያ ሁለት ሰማንያ ሁለት
አስር አስር ስልሳ ሶስት ስልሳ ሶስት አመሰግናለሁ።
እሺ እሺ